hello ሰላም ጤና ይስጥልኝ።
አብሮ ይስጥልኝ። እንዴት ነው?
እግዚአብሔር ይመስገን።
ቢሯችሁን አድራሻችሁን ማወቅ ፈልጌ ነው።
እ፣ ቦሌ ደንበል ፊት ለፊት አብር ህንፃ አራት
ምን አልሽኝ? ሄሎ ቦሌ አብር ህንፃ አራተኛ ፎቅ ይሰማል።
ምን አልሽኝ?
ቦሌ ደንበል ፊት ለፊት አብር ህንፃ አራተኛ ፎቅ።
አበሩ ስንታ?
አዎ አዎ፣ አራተኛ ፎቅ ቢሮ ቁጥር አራት መቶ ሰባት እሺ፣ እናመሰግናለን።